እግዚአብሔር ጤና ይስጥልኝ አምቡላንስ
ደህና አደርሽ?
እግዚአብሔር ይመስገን።
ሰላም ነው። እንትን ደህና ነው ያለው
ምን ግልጋሎት መኪና መኪና
የምን አምቡላንስ ፈልገህ ነው?
አዎ እንትን አስራ ስምንት ቀበሌ ተቀበለሽ አይደል?
እም፣
ለ እ አ
አይ ኔራ ሀራስ ክትወልጀ ላይ አሞ እ ምን አልከኝ? ምን አልከኝ?
ትወልዳለች እና እዛ ለደረስ ለማድረግ
ኦኬ እሺ፣ የት ነው?
አስራ ስምንት ቀበሌ ተቀበለሽ። መ- መ- መቀሌ እኮ ነው የመቀሌ
ኦኬ ማ- የመቀሌው ነው እንዴ?
እም።
ይህ አዲስ አበባ ያለው እኮ ነው።
አ ይሄ እንደዛ ነው እንዴ? የመቀሌው ስንት ነው ቁጥሩ?
አንድ ነው እኮ ከዚህ ጋር
እና ታዲያ እ፣ አይሰራም ስልኩ?
እንጃ። እንዴ ግን አዲስ አበባ ያለው ነው የመቀሌው አይደለም።
አይደል? Okay የመቀሌ ታዲያ ስንት ነው ቁጥሩ?
እኔ እንጃ ይሄ ነበር ግን አሁን ጥሎ ወደዚህ እየመጣ ስለሆነ ነው እዛ ያለው። አል- አላውቅም ለምን ወደዚህ እየመጣ እንዳለ።
Okay እሺ